hello
አቤት ሰላም ጤና ይስጥልኝ ቴሌቢ
አቤት አብሮ ይስጥልን።
አለን ምን ልርሳው
አዬ አጨዋወቱ ማለት ምን ያክል እምነት አለው ምናምን የሚለውን ነገር ምን አሉኝ
ጨዋታው ማለት ነው።
ይሄ የቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ማለቴ ጥያቄዎችን በመመለስ ነው።
አ ጥያቄና መልሱን ተጫውተው ካሸነፉ ትኬት ይሸልሞታል። በሚያገኙት ትኬቶች እድሎትን መሞከር ነው።
ማለት ስንት ጥያቄ መመለስ አለብኝ? እንትኑ ትኬቱን ለማግኘት
እ አስር ተከታታይ አስር ጥያቄዎችን መመለስ አለቦት።
ትኬቱ ተቆርጦ ከዛ ሎተሪ ነገር ነው ማለት ነው ያለም
አ ጥያቄና መልሶችን ተጫውተው ሲያሸንፉ ትኬት ይሸልሞታል። በሚሸልሙት ትኬት እድሎትን መሞከር game ኦችን መጫወት ነው። ያው ግልጽ ያልሆነ ነገር ካለ game ኡን አይተውት ያሳውቁን።
እሺ እሺ
እሺ